Hello Hello፣ ጤና ይስጥልኝ።
withdraw አድርጌ ነበርና እስካሁን አልገባም።
እሺ፣ አሁን በደወልክበት ቁጥር ነው?
አዎ
እሺ። ስንት ብር ነበር?
አስር ሺህ ብር እሺ፣ check እያደረኩልህ ነው።
ጆርጅ ነው። ማን ነው? ማን ነው? አራዳ ትሄዳለህ? አራዳ አራዳ ነህ? ሰዓት ሙድ አራዳ
አስር ሺህ ብር ነው አይደል? ወደ ቴሌ ብር hello፣ hello፣ አቤት።
አስር ሺህ ብር ነው ወደ ቴሌ ብር ዜሮ ዘጠኝ ሀያ አምስት አርባ ስድስት ሀያ ስምንት አርባ አዎ አዎ እሺ፣ confirm አድርጌልሃለሁ።
እሺ